ሄሎ ሄሎ ሀሴት ሀብታሙ ነኝ። ካንስ ደረግላል የተባለው ነበር የትላንት
የትናንት ነው ንገረኝ።
የትላንትና ተመስገን ጨመርክበት ልጅ ዘጠና ሶስት አርባ ሶስት አረ ጨምርበት ዘጠና ሶስት አርባ ሶስት አረ የሆነ ነገር
ዝም ብሎ እየደወሉ ነው እኛ የእሑድ ወረር ነው የደረሰ ነገር ጭልጥ ደረሰ ዘጠና ሶስት አርባ አርባ ስድስት ሶስት አርባ ሶስት እሺ፣ በቃ ልጠይቀዋ
አሁን እስካሁን የምን እስካሁን ካንስ- ካንስል ይደረግላል እየተ- እያሉኝ እስካሁን አላደረገልኝም።
እሺ፣ መስመር ላይ ጠብቀኛል።
እሺ
ተሜ ሀብታሙ እ እያለ ነው ተደርጎ አ- እኔ እንጃ አልተደረገም። ያው ኮንፊደንስ ነው ያው አይደለ ሪፕ ላይ ነው አዎ እኮ ከማክቴል
ወይኔ ይሄ ነገር ሚዩት አይሰራም። ያው እየሰማኝ ነው ሀብታሙ፣ እየሰማኸኝ ነው?
ወይ እየሰማሁሽ ነው እኔ እኮ
ስሙ ሀብታሙ፣ ወይ አንዴ ቆይ check አደርግልህ ነው እደውልልሃለሁ።
ሰው አንቺ ትደውይልኛለሽ እንደዛ ነው የሚሉኝ። ማንም እንትን ያሉኝ አይደለም። ማርያም ምን መሰለኝ አምስት መቶ ብር አሁን ይህ- እዚህ ጋር አየር ላይ ቀለደች። አምስት መቶ ብር ትናንት እነ ተመስገን cancel ይደረግልሃል ብሎኝ ነበር።
እኮ ይሆንልሃል ይሆናል እንደሆነ እኮ እኔ አላደርግም።
እደውልልሃለሁ።
እኮ አድርጉልኝ በእናትሽ።
እሺ አስደርግልሃለሁ ነው እኮ ባደርገው ምን አጨቃጨቀኝ። እሺ ባይ